ይስጥልኝ አርፌ ረዲስ ነው በኩል ምርዶ
አብሮ ይስጥልኝ። ቅድም በቴሌግራም ላክልኝ ብለሽ ነበር። ሙስጠፋ ነኝ።
እሺ ልከውልናል።
ልክ የነበረ
እሺ፣ ደንበኛችን አንድ መስመር ላይ ጠብቁኝ።
እሺ
እሺ ደንበኛችን መስመር ላይ አሉ።
አዎ አለ።
ከካ መስመር ላይ ስላስጠበቅናት ለሚመለከተው አካል አስተላልፈንልዎታል። የደረሰን አዲስ መረጃ ስለሌለ ነው። ተካከልሎት ደውለን እናሳውቆታለን።
እሺ
ስለደውልን እናመሰግናለን። መልካም ምሽት።
እሺ